ቀነስ አድርገው።
ጤና ይስጥልኝ። ኢቴስ የበረራ መረጃ ማዕከል በኩል ልርዳው።
ጤና ይስጥልኝ። እንትን አርባ ምንጭ ለመሄድ እሺ፣
የ plane ticket ዋጋ ስንት ነው ወንድሜ?
ለመቼ ነው የፈለጉት?
ሮብ ሮብ፣ የአሁኑ ሮብ ሳይሆን የዛኛው።
የነገ ሳምንት ማለት ነው።
አዎ፣
እሺ፣ የአንድ ሰው ነው።
ለአንድ ሰው።
እሺ፣ አንድ ደቂቃ ሌሎ እሺ
ሁለት በረራን ያለው በቀን እሺ ሁለት ሰዓት ጠዋት እና ዘጠኝ ሰዓት ከሰዓት ላይ ነው ዋጋ